ሄሎ ሄሎ ሰላም ጤና ይስጥልን
ሰላም ነው?
ፍሬህይወት ሙሉ ጌታ
አዎ፣ ስለሌለች ነው። አቤት የለችም okay አይ እ ከዊ ፕላስ ድርጅት ነው የምደውለው የእኛ application ላይ ተመዝግበው ነበር
አዎ፣ እ እንደ አሽከርካሪ ነው ወይስ እንደ ተጠቃሚ ነው የተመዘገቡት እንደ ተጠቃሚ ነው፣ ግን ከአሽከርካሪ ላይ ነው ተሳስቼ የሞላሁት።
ነው አደለ እንደሱ ከሆነ ዊፕላስ solution user የሚል ላይ እንደ ተጠቃሚ ስለሆናችሁ ዊፕላስ solution user የሚለውን በማውረድ አገልግሎቶቻችንን መጠቀም ትችላላችሁ እንዲሁም አሸናፊ የሚያደርጋችሁም referral code እዛው ላይ ይገኛል ማለት ነው እ ከተመዘገባችሁ በኋላ profile የሚለው ውስጥ ስትገቡ ታገኙታላችሁ እሺ
እሱን ደግሞ ለወዳጅ ዘመዶቻችሁ በማጋት የውድድሩ አሸናፊ ደግሞ እድሉን ይሞክሩ
እሺ፣ እሺ እናመሰግናለን በጣም መልካም ቀን
መልካም